ጤና ይስጥልኝ።
ጤና ይስጥልኝ። ማታ ቴሌ ብር ቻፓ ቆርጬ እስካሁን አልገባኝም። በና
እሺ ከቴሌ ብር ነው አይደለ?
ቴሌ ብር ሁለት ከሀምሳ አንድ አንድ የመቶ ሀምሳ አንድ የመቶ እሺ ትናንትና ተደርገው የነበሩ deposit ኦች የሁሉም customer ኦች አልገቡም። እሺ እ የሁሉም customer ኦች አልገቡም። ትናንትና ተደርገው የነበሩ deposit እ ለዛ ነው ቻፖች ጋር ያለው ብሩ የተስተካከለ ነው። ተስተካክሎ እንዳለቀ ይገባላል። እሺ
ገና ያስተካከሉ ነው።
እየተስተካከለ ነው።
አሳቃኝ በእናትህ እሺ ችግር የለም ይስተካከላል።
እ